ሄሎ ጤና ይስጥልኝ ቤተሰቤት
እንትን ብሎኝ ነው ስታክ አድርጎብኝ እሺ ሰባት መቶ ልክ ባጣ
ዊዝዱ
አዎ ጨርሰሃል ዴሊውን አፕሮቫል መደረግ አለበት ብሎ
ኦኬ እሺ አንዴ ጠብቅ
እሺ
ሄሎ
ሄሎ እሺ ሰላም
ሰላም ነው። withdraw አረጌው ቆርጦ እንትን አለ አላኩም።
መቼ ነበር ያረከው?
ትናንት ማታ።
እሺ Best Bet ቁጥሬ ነው
ሌላ ትነግረኛለህ? እሺ አርባ አራት
አርባ አራት ዜሮ ሶስት ዜሮ ሶስት ዘጠና አራት ዘጠና አራት አርባ አራት አርባ አራት አዎ እሺ ቼክ አድርገሽ አንዴ ጠብቅ።
እሺ
አንድ ሺህ ሰባት መቶ ነው ያልከኝ?
አዎ ቴሌብር ቁጥር ዜሮ ዘጠኝ አርባ አራት ዜሮ ዜሮ ሶስት ዘጠና አራት አርባ አራት አርባ አራት አዎ
ገብቶልሃል። አሁን check አድርገው።
እሺ እሺ አመሰግናለሁ።
እናመሰግናለን። መልካም ቀን